ሄሎ ሰላም ነው።
ሰላም ከቻኑ ወደ ብጉዳ የገባ ኦርደር አለ ታስገድልኛለች።
እ እ ወደዛ ኦርደር ይዛል። ከቻኑ ወደ ቡልቡላ የሚሄድ ኦርደር አለ።
የማን ነው? ማን ይዞታል?
ቢኒያም የሚል ነው ከስተመሩ አላት። ማንዳ ያቃላት
ኦኬ።
ዲፖዚት ያልተኛ የምታስገብልኝ ከሆነ ዲፖዚት ላስሞላ አይ የማን ነው? ሌላ ሌላ ድራይቨር ከያዘው እንዴት ማ- አስወጥቼ ማንዳ ወዳንተ ያቃላት ቡልቡላ ነው የሚለው ሰባ አምስት ብር ነው የሚለው እኮ ገብቶኛል እኮ ሞተረኛ ኦርደር ሊሆን ይችላል እኮ ማንዳ ያቃላት ምን እኮ ገብቶኛል። ከሌላ ድራይቨር አስወጥቼ ማስገባት አልችልማ ወደ አንተ።
እሱን ሊያወጥ ሊወጣ ይችላል። የሞተረኛ ከሆነ በዛው መወርደር ይዣለሁ። ልጄ ልሄድ ነው የምልሽ ወደ ቦሌ ይዣለሁ። ቦሌ ልክ ማን ወደ- ነው ስምህ?
እንድሪስ ነኝ።
እሺ ቆይ አንዴ እንድሪስ። ከየት የሚነሳ ከቻኖሊ ነው?
ከቻለ ወዲያ እኔም ወደዛ መሄድ የወርደር ይዣለሁ። እዛ ነው ያለሁት።
እሺ ቆይ አንዴ ዶክተር ዲፖዚት ከነገረ
ሄሎ
ወይ ሄሎ፣ ሞተረኛ ይዞታል። እሺ አባ
እሺ እሺ